ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው?
ጤና ይስጥልኝ እንትን በቴሌግራም ቅድም ጠዋት እንልከዋለን ተብዬ ነበር ሺ ሰባት መቶ ልከዋል ቴሌግራም ላይ
አዎ እስከ ዛሬ አራት ቀን አድርጓል።
እስከሚስተካከል በትዕግስት ይጠብቁ። ቴሌግራም ላይ እናሳውቆታለን።
እኮ አራት ቀን ነው ያደረገው በአስራ አራት አቆጣጠር ፈረንጂ እስካሁን አልተላከልኝ።
ቴሌግራም ላይ እናሳውቆታለን። እዛ ላይ ይከታተሉ።
እኮ ላኩልኛ እንትን እኮ ነው ቅዳሜና እሑድ የሚጫወትበት ነው።
አስተላልፈልዎታል። በትዕግስት ይጠብቁ። ደንበኛችን
አድርጊ። ሄሎ